በጥርሷ ልብላበት በባይኗ ልጥቀስበት በጣቷ ታጉርሰ ክንዷን ልረፍበት የገራዶ ጉብኝ ትኩረኛ በነ እሷ ናት ወከዳ የኔማ ሰው እንታካሮኝ ካሮ ከሮ እንታካሮኝ ሆነሽ እያልኩሽ ነቃላ ፍቅርሽ ናባከለሽ ተነፍታሽና ሀገር ስለሰማ በቲዋዝናሽ ባለመለከቷ